ፀሐይ ከጨረቃ የምትቀድመው በአንድ ዕለት አንድ ኬክሮስ ከሀምሳ ካልኢት ከሰላሳ ሳልሲት ነው። የአራት ዕለት ሁለት መቶ ስልሳ ካልኢት የሁለት ዕለት መቶ አራት ካልኢት ነው። የአስር ዕለት አምስት መቶ ሀያ ካልኢት ይህም በኬክሮስ ቢቆጥሩት ስልሳ ኬክሮስ ከአርባ ካልኢት ይሆናል። እስከ አንድ ወር ሀያ ስድስት ኬክሮስ የአራት ወር መቶ አራት ኬክሮስ በዕለት ቢቆጥሩት የአንዱ ዓመት በስምንት በስምንት ኬክሮስ አምስት ዕለት ሆኖ አስራ ሁለት ኬክሮስ ይተርፋል። የአንዱ ዓመት ሳልሲት ሶስት ኬክሮስ ይሆናል። የአንዱ ዕለት ሳልሲት አርባ ናት። ይህችውም በካልኢት አስራ አምስት ካልኢት ናት። የአንዱን ወር በካልኢት ቢቆጥሩት ስልሳ ሳልሲት ይሆናል። የአራት ወር ሳልሲት የአራት ወር ሳልሲት ስልሳ ካልኢት ስልሳ ካልኢት አንድ ኬክሮስ ነው። ቁጥሩም እንዲህ ነው። የአንድ ዓመት ሳልሲት ሶስት ኬክሮስ ይሆናል። ከአስራ ሁለቱ ኬክሮስ ጋር ቢጨምሩት አስራ አምስት ኬክሮስ ይሆናል። በአራት ዓመት አንድ ዕለት ይሆናል። ይኸውም ሰግር ነው። ለእመ ፈቀድከ ከመታይምር ውደተ ፀሐይ ወየአውድ በስድስቱ ሐዋህው ስድስተ አውራሃ ወሰለስተ ዕለተ እንዘ ይትመየጥ መንገለ አዜብ ወይፌጽም አሰርተ ወክልኤተ አውራሃ ወሐምስተ ዕለተ በአህዱ ዓመት ወሃለው ስድስቱ ሐዋህው በምስራቅ እለ ይወፁ ቦሙ ፀሐይ ወወር ወከዋክብት ወስድስቱ ሐዋህው በምዕራብ እለ ያርጉ ቦሙ ወበበአሃዱ ሆህት ይበው ፀሐይ ክልኤ ክልኤ ጊዜ ውስተ ቀዳማይ ሆህት ዘሃሎ በጽንፈ አዜብ ይበው በጥር ወበታህሳስ ወውስተ ካልእ ሆህት በየካቲት ወበህዳር ወበሳድስት በመጋቢት ወበጥቅምት ወውስተ ራብዕ በሚያዝያ ወበመስከረም ወውስተ ሐምስ በግንቦት ወበነሐሴ ወውስተ ሳድስ ዘሃሎ በጽንፈ መስእ በሰኔ ወበሐምሌ ከመዚ አውድ ወትረ ወይወፅ እስከ ለዓለም እምዝንቱ ወወር ሰይፍ የጽሞሙ ለስድስቱ ሐዋህው በአሃዱ ወር እንዘ ይሐውር ግድመ ወኢይሐውር ርቱዐ ከመ ፀሐይ በእንተዝ ይፈጥን ዑደተ ወር እምፀሐይ በመዓልት ወበሌሊት በአርባዕቱ ኬክሮስ ወለእመ ፈቀድከ ታእምር ሁልቆ ኬክሮስ ዘበትርጓሜሁ አብይ ክፍል ዘውእቱ ክፍለ ሰዓት ዘመዓልት ወዘሌሊት ወሁላቄሁኒ ምስራቅ እስከ ምዕራብ ስሳ ወያህውሩ ቦቱ ፀሐይ ወወርህ ወከዋክብት ወትረ ወይፌጽምዎ ዘበአሃዱ አሃዱ ወጾታ ክፍሉሂ ከመዝ ውእቱ አምስቱ ኬክሮስ አሃዱ ሰዓት ውእቱ አሰርቱ ኬክሮስ ክሌቱ ሰዓት አሰርቱ ወሐምስቱ ኬክሮስ ሰለስቱ ሰዓት ሀያ ኬክሮስ ይቅርታ እስራ ኬክሮስ አርባዕቱ ሰዓት ወእስራ ወሐምስቱ ኬክሮስ አምስቱ ሰዓት ወሰላሳ ኬክሮስ ስድስቱ ሰዓት ወሰላሳ ወሐምስቱ ኬክሮስ ሰብዓቱ ዕለት ወአርብዓ ኬክሮስ ሰመንቱ ሰዓት ወአርብዓ ወሐምስቱ ኬክሮስ ተስዓቱ ሰዓት ወሐምሳ ኬክሮስ አሰርቱ ሰዓት ወሐምሳ ወሐምስቱ ኬክሮስ አሰርቱ አህዱ ሰዓት ስሳ ኬክሮስ አሰርቱ ወክልኤቱ ሰዓት ውእቱ ወካልታሂ ጾታ ክፍል ጊዜ ይትወለድ ወር እንዘ ያዓርብ ፀሐይ ያስተርኢ ወር እምድሬሁ በአርባዕቱ ኬክሮስ ወያበርህ በይእቲ አሃደ እደ እምአሰርቱ ወሐምስቱ እደ ብርሃነ ዚአሁ ወአሃዱ እምእት ወሐምስቱ ብርሃነ ፀሐይ ወበሳኒታ ዕለት ይርህቅ እምፀሐይ ወያስተርኢ በሰመንቱ ኬክሮስ ወያበርህ አሃደ እደ እምአሰርቱ ወአምስቱ እደ ብርሃን ወአሃደ እደ እምተስአ ወሰመንቱ ብርሃነ ፀሐይ ወበሳልስት ዕለት ያስተርኢ በአሰርቱ ወክሌቱ ኬክሮስ ወያበርህ አሃደ እደ እምአሰርቱ ወአምስቱ እደ ብርሃኑ ወአሃደ እምነ ወአሃደ እምተስአ ወአሃዱ ብርሃነ ፀሐይ ወበራብዕት ዕለት በአሰርቱ ስድስቱ ኬክሮስ ወያበር አርባዕተ እደ እምአሰርቱ አምስቱ እደ ብርሃኑ ወአሃደ እደ እምሰማንያ ወተስዓቱ እምሰማንያ ወአርባዕቱ እደ ፀሐይ ወበሐምስ ዕለት ያስተርኢ በስራ ኬክሮስ ወያበር አምስተ እደ እምአሰርቱ አምስቱ እደ ብርሃን እደ ብርሃኑ ወአሃደ እደ እምሰብአ ወሰብአቱ እደ ፀሐይ ወበሳድስት ዕለት ያስተርኢ በእስራ ወአርባዕቱ ኬክሮስ ወያበር ስድስተ እደ እምአሰርቱ ወአምስቱ እደ ብርሃኑ ወእምሰብአ እደ ፀሐይ ወበሳብዕ ዕለት ያስተርኢ በእስራ ወሰመንቱ ኬክሮስ ወያበር ሰብዓተ እደ እምአሰርቱ ወአምስቱ እደ ብርሃኑ ወአሃደ እደ እምእደ ፀሐይ ወበሳምንት ዕለት ያስተርኢ በሰላሳ ወክሌቱ ኬክሮስ ወያበር ሰመንተ እደ እምአሰርቱ ወአምስቱ እደ ብርሃኑ ወአሃደ እደ እምሃምሳ ወስድስቱ እደ ፀሐይ ወበታስዕ ዕለት በሰላሳ ወስድስቱ ኬክሮስ ወያበር ተስዓተ እደ እምአሰርቱ ወአምስቱ እደ ብርሃኑ ወአሃደ እደ እምአርባ ወተስዓቱ እደ ብርሃን ወበአሰርቱ ዕለት ያስተርኢ በአርባዓ ኬክሮስ ወያበር አሰርተ እደ እምአሰርቱ አምስቱ እደ ብርሃኑ ወአሃደ እደ እምአርባ ወክሌቱ እደ ፀሐይ ወበአሰርቱ ወአሃዱ ዕለት ያስተርኢ በአርባዓ ወአርባቱ ኬክሮስ ወያበር አሰርተ ወአሃደ እደ እምአሰርቱ አምስቱ እደ ብርሃኑ ወአሃደ እደ እምሰላሳ ወአምስቱ እደ ፀሐይ ወበአሰርቱ ወክሌቱ ዕለት ያስተርኢ በአርባዓ ወሰመንቱ ኬክሮስ ወያበር አሰርተ ወክሌተ እደ እምአሰርቱ ወሐምስቱ እደ ብርሃኑ ወአህደ እደ እምሰማንያ ይቅርታ እምእስራ ወሰመንቱ ብርሃነ ፀሐይ ወበአሰርቱ ወሰለስቱ ዕለት ያስተርኢ በሀምሳ ወበክሌቱ ኬክሮስ ወያበር አሰርተ ወሰለስተ እደ ማሰርቱ ወሐምስቱ እደ ብርሃኑ ወአሃደ እደ እምእስራ ወአሃዱ እደ ፀሐይ ወበአሰርቱ ወአርባዕቱ ዕለት ያስተሪ በሀምሳ ወስድስቱ ኬክሮስ ወያበር አሰርተ ወአርባዕተ እደ ማሰርቱ አምስቱ እደ ብርሃኑ ወአህደ እደ ማሰርቱ ወአርባዕቱ እደ ፀሐይ በአሰርቱ አምስቱ ዕለት ይትፈጸም ወይመል ይፈጽም ወይመል ኩሉ ብርሃኑ ወይመል ወያበር አህደ እደ እምሰብአ እምሰብአቱ እደ ፀሐይ ወበኢት ይለት እንዘ ያርብ ፀሐይ ያስተሪ ወር በምስራቅ ዋዲ በኢት ይለት ያስተሪ እያስተሪ ጽልመት ውስተ ኩሉ ዓለም ከመታእምር ልደተ ወር ላይለ መናፍቅ ወአበቅቴ ወሰርቀ ዕለት ትዌስክ ክልኤተ ዕለተ ጠቢባን ወትገድፍ በሰላሳ ወዘተርፈ ውእቱ ልደተ ወር